Thanks for calling ዞላ International Hotel reception።
ጤና ይስጥልኝ። እንዴት አደራችሁ?
እንዴት አደርሽ?
ከአሪፍ ፔይ ነበር የምደውልሎት። ሳምሬ ትባላለሁ።
እሺ፣ ከየት ነበር?
ከአሪፍ ፔይ።
እሺ፣ የእርሶን ስም ማን ነበር?
ጽዮን።
እሺ፣ በ POS ማሽኑ ዙሪያ ላዋራዎት ፈልጌ ነው። አሪፍ POS machine
እሺ POS ማሽኑ እንዳለፉት ተከታታይ ቀናት እየተጠቀሙት አይደለም እና በዛ ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበረ።
ከምን ባንክ ነው?
ቆራረጠ።
Hello፣
በ POS አይሰማም? አሁን አሁን ይሰማልሽ?
ከምን ባንክ ነው?
ከአሪፍ ፔይ ነው የምደውልሎት።
አሪፍ ፔይ።
አዎ
እሺ፣ እኛ ጋር POS አለ።
አዎ
አሃ፣ እሺ
ምናልባት- ሰተሽኝ መልሼ ልደውል አረጋግጬ።
እሺ መልሼ እደውላለሁ እኔ።
እሺ ጥሩ።
እሺ